ሄሎ ሄሎ ጤና ይስጥልኝ ቤስት ነኝ።
አዎ በዚህ ቤት ተባብሰ ግን
ምን ነበር ምን ሆኖብህ ነው? ምን ሆኖብህ ነበር?
ተበላሸ ተበላሸ
ምኑ ነው የተበላሸው? ብር አስገብተህ ነው? ብር አስገብተህ ነው?
አወጣ እሺ
ቴሌ ብር ሲያስገባ እምቢ አለን
እ- ስንት ብር ነው?
እ?
ስንት ብር?
አንድ ቦታ አምስት መቶ አንድ ቦታ ሶስት መቶ እስቲ ቤስት ቤት ቁጥር ንገረኝ።
እ?
ቤስት ቤት ቁጥር ንገረኝ ሊልክ በዚህ በቁጥር እም ዜሮ ዘጠኝ እሺ ዜሮ ዘጠኝ ዜሮ ዘጠኝ
ድጋሚ
ዜሮ ዘጠኝ ዜሮ ዘጠኝ እሺ
ዜሮ ዜሮ ዜሮ ዜሮ ሀያ አምስት ሀያ ሰባት
አምስት ሀያ ሰባት ሀያ አምስት ሀያ ሰባት አምስት መቶ እና ሶስት መቶ
አዎ መቼ ነበር ያደረከው?
መጨን ያ ኤን ሶስት ቀን
ዜሮ ዘጠኝ ብሎ የሚጀምረው ነው ዘጠኝ ብሎ የሚጀምረው ነው ያደረክበት? ሁለት ቁጥር ነው ያልከው?
እ?
ዜሮ ዘጠኝ ብሎ የሚጀምረው ነው ዘጠኝ ብሎ የሚጀምረው ሁለት ቁጥር ነው ያለክ? በዚህ ዜሮ- ሁለት ሁለት አካ- ዜ- እ ዜሮ ዘጠኝ ዜሮ ዘጠኝ መጀመር ብሎ በሚጀምረው
ዜሮ ዘጠኝ ዜሮ ዘጠኝ አልከ
እሺ ቆይ መቼ ነው ሶስት ቀን በፊት ነው ያልከኝ?
አዎ
እሺ ትንሽ ጠብቀኝ ሊል
እሺ
እሺ